ጤና ይስጥልኝ ስፖርት ነው ባኮ የምንረዳው
ያለቀ ጨዋታ እስካሁን ያልተለቀቀ ነበር።
እሺ የትኬት ቁጥሩ ነው ትናንትና ትናንትና ትናንት አመልክቼ ነበር ግን እስካሁን ሰጣችሁ ስንት ስንት ነበር ትኬት ቁጥሩ
እሺ ስልሳ አምስት አስር የሰማሽ ነው
ስልሳ አምስት አስር ስልሳ ዘጠኝ ሀያ ስምንት ሰባ አራት እሺ በድጋሚ ጠይቄለታለሁ
እሺ አዎ ገብቶኛል እሺ